Hello hello hello ይሰማል ምን ልርዳዎት?
ሰላም ናችሁ? የሆነ message የመጣብኝ ሳንቲሜን የበላብኝ ስለሆነ ነው።
ይህ ቴሌቪዥን አገልግሎት ነው። ደንበኛ ከሆኑ በየቀኑ ትኬት ስለሚገባለት በሚገባለው ትኬት game ኦችን መጫወት ነው።
እ?
የቴሌቪዥን ጌሞችን መጫወት ነው።